hello ሰላም ነኝ። አቤት
ሀሴት አለች እንዴ? ወረ ነው ምንድን ነበር?
መግቢያ- የተሳካው?
ሄጄ ከምን ሬስቶራንት ውስጥ ሄጄ እም፣ የለም ነበር እና ምግብ ቤት ለቀው ውጣ ብላኝ ነበር እና order ኡ ደግሞ ከኔ ጋር cancel አልሆነም እስካሁን okay ቅድም እ፣ መልሰኳል ምግቡን
አላወጣሁትም እኮ ምግቡ የለም ነው የተባልኩት ነው አልተሰራም።
ማን አዎ።
ነው ስምህ?
አብረ አብርሃም በቃ ካንሰል ይሆንላል። እሺ እሺ እናት።
እሺ አባ እሺ ሰላም